ወዲያ ጥላሁን ዘንድ አቤት አይሰማም እንዴ? ይረፍ
ሄሎ፣
አቤት አቤት። ምን ልታዘዝ? ምን ልርዳው?
እም፣ ብር እየቆረጠብኝ ነበረ እ እ
ብር እየቆረጠብኝ ነበር።
ምን ቼ ነው? ምንም እ እ እ
ሶስት ብር እየቆረጠ
ዶክተር የሬዲዮ አገልግሎት ሞልተዋል
አዎ፣
ሞልተዋል።
ነበረ እንዲቋረጥልኝ ነበር።
እንዲቋረጥልው ነው
አዎ
እንዲቋረጥልው ከፈለጉ ዘ- ማን ነው? እ፣ ዘጠኝ እም፣ ዘጠና ሁለት ስልሳ ሁለት ይደውሉና ማቋረጫ እ?
ይነግሮታል። ዘጠና ሁለት ስልሳ ሁለት ይደውሉ።
ዘጠና ሁለት ስልሳ ሁለት አዎ ከዛ ሶስቱን ይጫናሉ ይነግሮታል። ሄደው እሺ፣ እሺ ስለደወሉና መሰግናል።
ይቅር።